ጉዳያችን እንቧ ሞልቷል ጉዳያችን እንቧ ልቤማ ሸፍቷል እንቧ መች ተደላደለ እንቧ መች ተደላደለ እንቧ ከንፈርሽ ወዳጀ እንቧ ሰው እየገደለ እንቧ ሰው እየገደለ እንቧ ዘቢደር ዘቢደር እንቧ ዘቢደር ዘቢደር እንቧ ላማለሽ ወይ ጊደር እምቦ አይከለከልም እምቦ አይንና ወዳጅ እምቦ አይንና ወዳጅ እምቦ ባይሆን ባንድ አይጠጣም እምቦ ባንድ አይበላም እንጂ እምቦ ባንድ አይበላም እንጂ እምቦ እምቦ ስላድራለሁ እምቦ ግድግዳ ስጭር እምቦ ግድግዳ ስጭር እምቦ ላይ ነከብላላ ልጅ እምቦ ለጠይማችር እምቦ ለጠይማችር እምቦ ዘቤደር እምቦ ዘቤደር was a beater, the beater, was a beater, was a beater, was a beater, the beater. ቢደር ቢደር ኳላ ማለሽ ወይ ጊደር እምቧ በቅሎዬን አቅርቧት እምቧ ወይ ፈረሴን ጫኑ እምቧ ወይ ፈረሴን ጫኑ እምቧ እስኪሄድ ጀልያት እምቧ ሳይመሽብኝ ቀኑ እምቧ ሳይመሽብኝ ቀኑ እምቧ የቄጠማ ስራ እምቧ በጣም ያውቃል እጄ እምቧ በጣም ያውቃል እጄ እምቦ ይህን ጥል አርጋ እምቦ አትቀርም ወዳጄ እምቦን አትቀርም ወዳጄ እምቦ ባዥም አበባቡም እምቦ ወዲያ ይቀመጥ እምቦ ወዲያ ይቀመጥ እምቦ ትምጣልኝ ያች ልጅ እምቦ የሳሎኔ ጌጥ እምቦ የሳሎኔ ጌጥ እምቦ ዘቤደር እምቦ ዘቤደር እምቦ ዘቤደር ዘቤደር እምቦ ዘቤደር እምቦ ዘቤደር እምቦ ዘቤደር ዘቤደር Boza bider da bider, boza bider da bider, bola valle shoy gider. Boza bider da bider, boza bider da bider, bola valle shoy gider. እምቦ ልቤማ ሸፍቷል እምቦ መች ተደላደለ እምቦ መች ተደላደለ እምቦ ከንፈርሽ ወዳጀ እምቦ ሰው እየገደለ እምቦ ሰው እየገደለ እምቦ በቅሎዬን አቅርቧት እምቦ ወይ ፈረሴን ጫኑ እምቦ ወይ ፈረሴን ጫኑ እምቦ እስኪሄድ ጀልያት እምቦ ሳይመሽብኝ ቀኑ እምቦ ሳይመሽብኝ ቀኑ እምቦ ዘቢደር ዘቢደር እምቦ ዘቢደር ዘቢደር እምቦ ለመለሽ ወይ ጊደር እምቦ ዘቢደር ዘቢደር እምቦ ዘቢደር ዘቢደር እምቦ ለመለሽ ወይ ጊደር እምቦ ዘቢደር እምቦ ዘቢደር እምቦ ዘቢደር ዘቢደር እምቦ ዘቢደር እምቦ ዘቢደር እምቦ ዘቢደር ዘቢደር ተመላለሽ ዘወር ያለው መንገዱን ለቀሽ በልቤ ላይ አትመላለሽ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ መለኩ ሳለው ግዙልኝ ቆሞነ መለኮሳለሁ ግዙልኝ ቆቦን እሷም አልተገኘች ያለ እሷም አይሆንም እሷም አልተገኘች ያለ እሷም አይሆንም ከወደዱም አይቀር ይወዳሉ ቀይ ከወደዱም አይቀር ይወዳሉ ቀይ እንደ ዓላማ ሰንደቅ ከሩቅ የሚታይ እንደ ዓላማ ሰንደቅ ከሩቅ የሚታይ እርርን ልብንን በይስኪ ቅመሹ እርርን ልብንን በይስኪ ቅመሹ እግደረደር ብለሽ አሳለፍሽ ለሰው እግደረደር ብለሽ አሳለፍሽ ለሰው ዘወር ያለው መንገዱን ለቀሽ በልቤ ላይ አትመላለሽ ዘወር ያለው መንገዱን ትተሽ በልቤ ላይ አትመላለሽ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ስትሄጂ የማነሳሽ ስትኖር የምወድሽ ስትሄጂ የማነሳሽ ስትኖር የምወድሽ እንደ ሸል በሆዴ የማንጎዳጎድሽ እንደ ሸል በሆዴ የማንጎዳጎድሽ ካጠገቤ ስትሆኝ የምጨነቅልሽ ካጠገቤም ብትሆኝ የምጨነቅልሽ እንዴት ደመኛዬን አትየን ልውደድሽ እንዴት ደመኛዬን አትየን ልውደድሽ ዘወር ያለው መንገዱን ለቀሽ በልቤ ላይ አትመላለሽ ዘወር ያለው መንገዱን ለቀሽ በልቤ ላይ አትመላለሽ ዘወር ያለው መንገዱን ለቀሽ በልቤ ላይ አትመላለሽ ዘወር ያለው መንገዱን ለቀሽ በልቤ ላይ አትመላለሽ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ መሄድ መሄድ አለኝ መሄድ ወደ ሌላ መሄድ መሄድ አለኝ መሄድ ወደ ሌላ ከማንም ይለምዳል እርም የሌለው ገላይ ከማንም ይለምዳል እርም የሌለው ገላ ዝናብ ዘንቦ ዘንቦ ደጁ ረሰረሰ ዝናብ ዘንቦ ዘንቦ ደጁ ረሰረሰ ቤት ያላችሁ ግቡ የኔስ ቤት ፈረሰ ቤት ያላችሁ ግቡ የኔስ ቤት ፈረሰ አጠያየ ማማ ዘቢብ አረንጓዴ አጠያየ ማማ ዘቢብ አረንጓዴ እስከ ዘላለማ አጠፋም ከሆዴ እስከ ዘላለማ አጠፋም ከሆዴ ዘወር ያለው መንገዱን ለቀሽ በልቤ ላይ አትመላለሽ ዘወር ያለው መንገዱን ለቀሽ በልቤ ላይ አትመላለሽ ዘወር ያለው መንገዱን ለቀሽ በልቤ ላይ አትመላለሽ የኔ ዓለምን ያዩ ለማውደድ ኋላ ከመዋረድ የኔ ዓለምን ያዩ ለማውደድ ኋላ ከመዋረድ የኔ ዓለም መቻል ምን ይከፋል ወድካ ሀገር ይሰፋል የኔ ዓለም እንሂድ አባዬ ድልድዩን ልናይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ቀየ ወደደና እባብ የነከሰው ቀየ ወደደና እባብ የነከሰው እልም ስልም ይላል አያዋይም ለሰው እልም ስልም ይላል አያዋይም ለሰው ዝናብ ጥሏል አሉ ጋራ ጋራ ሆነ ዝናብ ጥሏል አሉ ጋራ ጋራ ሆነ ጎርፍ አምጥቶሽ እንደው ልጠብቅ ወንዞን ጎርፍ አምጥቶሽ እንደው ልጠብቅ ወንዞን እኔ ማበዴ ነው ጨርቄን ቀዳደጅ እኔ ማበዴ ነው ጨርቄን ቀዳደጅ ከመሬት የማታርፍ ፈራሪ ወድጅ ከመሬት የማታርፍ ፈራሪ ወድጅ የኔ አለማን እያዩ ነው መውደድ ኋላ ከማናደድ የኔ ሆድ መቻል መኔ ከፋል ሆድ ከሀገር ይሰፋል የኔ ዓለም ከደጀን አባይ ቅርብ አይደለም ወይ የቁልቁለት መንገድ ለበቅሎ አያመችም የቁልቁለት መንገድ ለበቅሎ አያመችም ልቤ ይሰወራል ለዚችም ለዚያችም ልቤ ይሰወራል ለዚያችም ለዚችም እንድ ማጣ ማርያም ከደጇ ደረሽ እንድ ማጣ ማርያም ከደጇ ደረሽ ወይ ድለ ቢሱ መጣው ተመለሽ ወይ ድለ ቢሱ መጣው ተመለሽ አበደ ይሉኛል የታለ ማበዴ አበደ ይሉኛል የታለ ማበዴ ከድፍን አገር ሰው አንዳችን መውደዴ ከድፍን አገር ሰው አንቻችን መውደዴ የኔ ዓለምን እያዩ ነው መውደድ ኋላ ከመዋረድ የኔ ዓለም ሆድ ከሀገሬ ይሰፋል መቻል ምን ይከፋል የኔ ዓለም ከደጀን አባይ ቅርብ አይደለም ወይ? የኔ ዓለም እንሂድ አባይ ድልድዩን ልናይ። ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ተጠላሁ እንዳልል ብዙ ሰው ወዶኛል ተጠላሁ እንዳልል ብዙ ሰው ወዶኛል ተወደድኩ እንዳልል ብዙ ሰው ጠልቶኛል ተወደድኩ እንዳልል ብዙ ሰው ጠልቶኛል ይህስ የበሽታ የህመም መስሎኛል ይህስ የበሽታ የህመም መስሎኛል ሰው መውደድ እንዴት ነው መግለጥ ያቀታኛል ሰው መውደድ እንዴት ነው መግለጥ ያቀታኛል ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ ደማይ የኔ ዓለምን እያዩ ነው መውደድ ኋላ ከመናደድ የኔ ዓለም መቻል መኔ ከፋል ወድ ከሀገር ይሰፋል የኔ ዓለምን እያዩ ነው መውደድ ኋላ ከመናደድ የኔ ዓለም እያዩ ነው መውደድ ኋላ ከመዋረድ